ጤና ይስጥልኝ ቤት ቤት ነው የምንረዳው።
ባንክ እንትን ነበረኝ ከኔ አካውንት withdraw አርግቼ እሺ
እስካሁን አልደረሰም። ከትላንት ወዲያው ከትላንት ወዲያ አዎ፣ ነገ ጠዋት ይስተካከላል ስላሉ ነገ ጠዋት ይገባልሃል። እሺ
በጣም ቆየ። ወደ አካውንት መመለስ አይችልም ልክ ነህ እኮ ወይ ወደ አካውንት ይገባል ወይ ደግሞ ወደ ላካችሁ ወደ ቴሌብር ይገባል። እሺ
አዎ፣ በአካውንት አሁን ቢመለስ አሪፍ ነበረ።
አሁን ሳይሆን ጠዋት ነው የሚስተካከለው።
እሺ እሺ እሺ፣ መልካም ቀን